ተወስኗል ለካ ታውቂያለሽ። እንትን እነዚህ አምስት
አቤት እባክሽ።
ነው ወይ ይቅርታ መልሼ ደወልኩልዎት።
አዎ፣ አዎ፣ ችግር የለውም። እሺ የጠበቅኩ ነው።
እ እሺ አዎ check አድርጊሉ ነበረ wallet ላይ ይመለስልዎታል። የእርሶ ብቻ ሳይሆን እዛው የ group ኣችሁ አጠቃላይ ነገሩ wallet ላይ ይመለሳል። so system ስለያዘው ነው
እሺ፣ ያው process ተደርጓል እንጂ አዎ አዎ wallet ላይ እሺ፣ ይገባል።
እሺ፣ አመሰግናለሁ በጣም።
እሺ፣ thank you thank you እሺ